ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳው?
ቅድም message ልኬልሽ ነበር ከሁሉ ስፖርት የገባውን ያኛውን ሲበዛ ዝም ብዬ delete ብዬው ነበር። በቴሌግራም ልኬልሽ ነበር።
ምኑ ነው delete ያደረጉት?
message ይገባላ ከ message ዝም ብሎ በ message የሚገባውን delete delete አደርገዋለሁ። ከዛ ከቴሌ ብር ገብቼ ሳየው እንትን አለኝ ያ እንትኑ አልነበረም ተደለተ መሰለኝ አብሮ
እሱን ካላኩልም ማስተካከል አንችልም። ቴሌብር ይደውሉና ይልኩ።
ቴሌ ብር ልኬ ይልኩልኛል።
አዎ ካልሆነ እኛ ማስተካከል አንችልም። እሱን ካላኩልን እሺ እሺ